አሎ እንዴት ነሽ? አለን አለን። ሰላም ደረሽ? ሁሉ ሰላም ሰላም ነው። እኔ የምለው እ ለጽዮን ጎመን ትጨምርላታለህ?
ምን ቋጥረሽ ዘግተሻል አይደል?
አዎ ምስር ብቻ ነው እና ከታች ነው ምስር ብቻ ነው። ወጥም እንዳያንሳት ፈራሁኝ እኔ ውክብ ብዬ ስለነበር።
ይበቃታል ይበቃታል።
ኧረ check አድርግና ስማ።
ስመጣ ግን የቤት ትበላለች።
በቃ ጎመኑ
ከፈለገችም ጠይቃታለሁ፣ ችግር የለም።
አሁን የት ሄዳ ነው?
መጀመሪያ ነው ማሰብ እንጂ ከተቋጠረ በኋላ አናግረት።
አሎ ኩኩሻ አቤት፣ እንዴት ነሽ?
ደህና ደህና ነሽ?
ደህና ነኝ።
ሁሉ ሰላም?
አዎ ፈስሽን እየፈሳሽ ነው?
አዎ በደንብ
አለ- አለ- አይደለም እም፣
አልፈሰውም ለምን?
አልፈሰውም በቃ እሺ ቻው፣ በቃ ቻው ቶሎ እመጣለሁ። እሺ
ቻው። እሺ እሺ። ሀሎ
አሎ
ቻው፣ ዱባዩ አባትሽንም ቻው።
ቻው ቻው ቻው